ሄሎ ጤና ይስጥልኝ ቃል ኪዳን ከብስቴ የት ምንረዳው
ይህን ብሩ ውስድረው አረገው እስካሁን አልገባም።
የመቼ ነው?
ዛሬ ስንት ብር ነው?
አምስት መቶ አንድ ጊዜ፣ ሶስት መቶ አንድ ጊዜ፣ ስምንት በዚህ መቶ ስልክ ሁለት ቁጥር ነው?
አዎ።
እሺ አንድ መስመር ላይ ጠብቁኝ።
እሺ አላየ አሳየሽም እስከ መሸሽ ሲወጣ እዚህ ተቀመጥ ብለው።
እሺ ሶስት መቶ እና አምስት መቶ ብር አይደል?
አዎ ኮሺ ፕሮሰስ ላይ ነው ይገባሉታል።
እሺ እሺ መልካም ቀን። እሺ።
እሺ እሺ ወዲያ